ኮሚቴ
ጥሪ ማዕከል እባክዎን ደረሱ።
ሰላም እንዴት ነህ?
ሰላም እንኳን አደረሰ።
እንኳን አብሮ አደረሰን።
እባክህ information ልጠይቅ ነበር። ዛሬ ኢሚግሬሽን ክፍት ነው፣ ስራ ብንሄድ ያስተናግዱናል ኢሚግሬሽን እ ምን ለማድረግ እ ለመጠየቅ አንዳንድ information ኦችን ከስራ አስኪያጆቹ አዎ፣
አዎ ይችላል።
ይሰራሉ።
አዎ
እሺ አመሰግናለሁ።
ወይ ስልክም አላቸው።
እሺ ስልክ እባክህ ትሰጠኛለህ?
እሺ ስልክ ያዥ ነብጊ ቃንዴ
በስ- እሺ።
በቅጽሉ መውረድ ነበረበት። ዛፍ የደከሙ ናቸው። በጥቅም የቆመ አርሶ አደር ጠራና አዎ ዜሮ አንድ አንድ አምስት እሺ ቆይ ዜሮ አንደን አምስት
ዜሮ አንድ አንድ እሺ ዜሮ አንድ አንድ አስራ አምስት ዜሮ አንደን
sorry ዜሮ አንድ አንድ ሶስት ጊዜ ማለት ነው። አንድ ሀምሳ እ አምስት ቆይ እሺ ዜሮ ሶስት አንድ ጊዜ አንድ አንድ እሺ ሀምሳ አምስት ሰላሳ ስምንት ሰላሳ ስምንት ዘጠና ዘጠኝ ዘጠና ዘጠኝ እሺ በጣም አመሰግናለሁ።
እኛም እናመሰግናለን። ስለነበረን ከዚህ